ሄሎ
ሄሎ ሰላም ጤና ስጥልን። ዶክ ቲዩብ
ደህና ነኝ።
አለን እግዚአብሔር ይመስገን። ምን ልታዘዝ?
ድርጅቱ ላይ መጥራት ፈልጌ ነው።
እሺ እድሜ ስንት ነው?
እ እድሜ ስንት ነው?
ሰላሳ ሁለት እሺ ሰላሳ ትክክለኛ እድሜ ስንት ነው?
እድሜ ስት አልገባኝ።
እሺ መታደም ነው የፈለጉት?
አዎ እሺ አሁን ላይ ቀረጻ ስለሌለን ሲኖረን ማስታወቂያ እን- እናወጣለን። ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ